ምስጋና ይገባል፣ ክብርም ይገባል። በጽዮን ለሚኖር አምልኮ ይገባል፣ እልልታ ይገባል፣ ውዳሴ ይገባል። በጽዮን ለሚኖር ምስጋና ይገባል፣ ዝማሬ ይገባል፣ ክብርም ይገባል። በጽዮን ለሚኖር አምልኮ ይገባል፣ እልልታ ይገባል፣ ውዳሴ ይገባል። ስጦት ምስጋናን አይነስብን፣ ስጦት እልልታን አይብደንብን፣ ስጦት አምልኮን ይጨመርለት። ነጌቶች ጌታ እልል በሉለት። ስጦት ምስጋናን አይነስብን፣ ስጦት እልልታን አይብደንብን፣ ስጦት አምልኮን ይጨመርለት። ነጌቶች ጌታን እልል በሉለት። ክብራለን ለእርሱ የተገባ በአምልኮ ዘይት የተቀባ በፊቱ ይዘን እንግባ። ክብራለን ለእርሱ የተገባ በአምልኮ ዘይት የተቀባ በፊቱ ይዘን እንግባ። መልካሙን ሽቶ በፊቱ ይርከፍከፍ ለጌትነቱ ያውደው ይሽተት መቅደሱ። መልካሙን ሽቶ በፊቱ ይርከፍከፍ ለጌትነቱ ያውደው ይሽተት መቅደሱ። በማደሪያው ይቀበለው የምስጋና ተንቦ ነፍስሽ ተተው በማደሪያው ይቀበለው የምስጋና ተንቦ ነፍስሽ ተተው የስጦታን ሳጥኔን እከፍታለሁ እከፍታለሁ ለልዑል አምልኮዬን አመጣለሁ አመጣለሁ የስጦታን ሳጥኔን እከፍታለሁ እከፍታለሁ ለልዑል አምልኮዬን አመጣለሁ አመጣለሁ ክብር የተባለ ክብር ሞገስ የተባለ ሞገስ ላምጣለት ለኢየሱስ ምንም አንድም ሳይቀር ልጣን ዙፋኑ ስር ለአምላኬ ክብር ክብር የተባለ ክብር ሞገስ የተባለ ሞገስ ላምጣለት ለኢየሱስ ምንም አንድም ሳይቀር ልጣን ዙፋኑ ስር ለአምላኬ ክብር ተነስ በገናዬ ተነስ ማሲንቆዬ ልዘምር በክብሬ ለኢየሱስ ጌታዬ ዙፋኑም ይኖራል ዘላለም በልቤ ወድጄው ኖራለሁ በፍጹም ሐሳቤ ልቤ ጨከነ ልቤ ጨከነ ጨከነ ኢየሱስ አምላክ ነው እያለ